Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
አብሮ ይስጥልኝ።
አለን የድሬዳዋን እንትን ለመሳተፍ ነበረ። ድሬዳዋ የእሸቱ ማን ልበል
እኔ መቅደስ ፈቃዱ።
እሺ መቅደስ ፈቃዱ። እሺ ስልክ ቁጥር ይንገሩን። ዜሮ ዘጠኝ
ሀያ ሀያ ሀያ ስድስት እሺ
ሀምሳ ሁለት ሰማንያ ሶስት
መደበኛ ነው VIP ነው መታደም የሚፈልጉት?
VIP
እሺ መደበኛ ሶስት መቶ ብር VIP አምስት መቶ ብር።
እሺ እሺ ለስንት ሰው ነው ቦታ የሚያስይዙት?
ለጊዜው ለአንድ ሰው ነው። ነገ ጠዋት መጨመር ይቻላል?
ይቻላል። አዎ
ቦታው ይቻላል።
ይገኛል?
እ፣ አዎ ይደውሉልን፣ ያሳውቁን። ያውን እዛው transfer ማ- ነገ ከጠዋት ጀምሮ ትኬቱን እዛው በር ላይ ያገኛሉ።
Okay ነው።
አዎ ክፍያውን እዛው transfer ም cash ም መስጠት ይችላሉ።
Okay ግን አስር ሰዓት ምናምን ብሄድ አላገኝም ትኬቱን?
ያገኛሉ። Already ቀድሞ ስለተመዘገቡ ያገኛሉ።
እሺ እሺ አመሰግናለሁ። መልካም እና ምሽት።
ልዩ ቁጥር ይኖረኛል ማለትም የመ- መመዝገቤ በምን
እ፣ ተመዝግቤ ያለሁኝ ብለው ቦታ ይዣለሁ ብለው ትኬት ይሰጠውታል። ክፍያውን እዛው ይክፈሉ። እ፣ ወንበር ቁጥር ምናምን አይደለም፣ ቦታ ብቻ አዎ።
ቢሞላ አይመለሱም ቀድሞ ስለተመዘገቡ።
እሺ
እሺ አመሰግናለሁ።